ጤናው ይስጥልኝ ቤት ቤት ሰላም ነው ስትልኝ ሰላም ነው ሰላም እንዴት ነህ?
አለሁ አለሁ። ባለፈው እጄ በእናንተ ድርጅት ላይ አስመዝግቤ ነው የወጣው። ዛሬ ስራ ልጀምር ፈልጌ ኤጀንት ለመሆን ነው።
ተዘምተውኛለሁ። ባለፈው እኛ እዛ አስመዝግቤ ነው የወጣው።
እሺ ስራ ልጀምር ብዬ ፓስወርድና ዩዘር ነው ፈልጌያለሁ። ቴሌግራም ላይ እያወራው ነበር። አጋጣሚ ላይ አንቺ ከሆንሽ አላውቅም እንጂ እሺ ቴሌግራም ላይ ይመልሳል ሰው ማን ነው?
እ ማን ነው ቴሌግራም ላይ ያወራክ?
ረዴት ረዴት አለች።
አሁን ነው አዎ አሁን እያወራው ነበር።
ማን ልበል ስምህን ቴሌግራም ላይ? ይቅርታ ከበደ ከበደ ከተማ እ ከበደ ከተማ አዎ።
አዎ ተጠይቀ ነበር እኮ አይደለ? ከ- አዎ ብለህ መልሰሃል። እሺ አንዴ ጠብቀኝ ቆይ።
እሺ አዎ ይኸውልሽ
ሄሎ አቤት እየተከፈተልህ ነው። እሺ እሺ እና ይላካል ቴሌግራም ላይ አዎ ከችግር- ቴሌግራም ላይ እንልክልሃለን።
በቃ ሁሉ ነገር አንድ ላክልኝ እና ዩዘር ነኝ ፓስወርድ እን- እንትኑን ተረድተሻል እንደ እኔ ያልኩትን እ እነዚህ በርቹዋሎችን ተረድተሻል
አዎ ልከሃል አይደል? የሚከፈትልህን ሱቅ አ- አዎ አዎ ልክ ያለው መርጬ በቃ እንከፍትልሃለን።
እሺ አሁን አታች ይደረግልኝ ሁሉም ነገር ሲስተም ዝርጋታው ስለጨረስኩ እዛው ላይ እየጠበኩ እሺ እሺ እሺ ቴንክ አመሰግናለሁ እሺ